ሚኒስትልኝ ጉዳይ አባላለሁ ብኮ ምልር ነው ሰላም ነው።
እናንተ
ሰራ- ሰራተኛ ፈልጌ ነበረ።
መልካም የምን ባለሙያ ነው የፈለጉት?
የምግብ ምሰራ ለቤት የምትሆን መልካም እሺ። ከዚህ ቀደም ጉዳዩን ተጠቅመው ያውቃሉ?
አይ አላውቅም እሺ መ- ምን ይላሉት?
እ?
ምን ስለ ጉዳይ መረጃ የት ነበር ያወ- ያገኙት?
እ፣ application ኑን አውርጄው በ application ኑ ነው የደወልኩት።
okay እሺ፣ application ኑ እንዳወረዱ ad አምጥቶ
ምናሽን ይቆራርጣል ድምፅሽ፣
አይሰማም።
ድምፅሽ አሁን ይሰማል፣ ይቆራርጣል ድምፅሽ። ምናሽ
እሺ Play Store ላይ ያወረዱት ኢንተርኔት ad አምጥቶሎት ነው ወይስ ሰው ነግሮት ነው?
ቲክቶክ
ቲክቶክ ላይ አይቶት ነው? እሺ እ፣ ሙሉ ስሞትን ይንገሩኝ።
መክፊራ አብራር፣
ማን?
መክፊራ አብራር
መክቲራ ነው።
እ፣
እሺ በዚህ ውጥ የሚገኙት አዎ
መልካም እ፣ ባለሙያዎች ሁለት አይነት ፕሮግራም አላቸው።
እ፣ በሳምንት አንድ ቀን ወይም የሚሰሩና እ፣ ሙሉ ቀኑን መስራት ሳምንት ሶስት ወይም አምስት ቀን ሆነ ግማሽ ቀን ነው።
ማመላላ እንዴ አዎ ሁሉ ጊዜ የለ
ሙሉ ጊዜ ሰሩ የለም።
እ፣ አይ፣ በአጠቃላይ የለም።
አይ፣ ሙሉ ጊዜ ነው የሰሩት።
መልካም እሺ፣ እናመሰግናለን። መልካም